ጤና ይስጥልኝ Donkey Tube። አቤት
Donkey Tube
Donkey Tube ነው በደረጃዎች
ለመመዝገብ ነበር። ከዚህ በፊት ተመዝግቤ ነበር ስራ የ online shopping ስራ ተመዝግቤ ነበር።
ኦንላይን ምን
የስራ አውጥታችሁ ነበር መሰለኝ። hello ምን ላይ ነው ማስታወቂያውን ያዩት?
YouTube ላይም Donkey Tube እንትን ላይ Facebook account ላይ እሺ፣ ስለዚህ Donkey Tube ገብተው ሙሉ ቪዲዮን ይዩት እና ከቪዲዮ ስር ባለው link app ላይ ያለው
okay። በዚህ app ላይ ማድረግ አይቻልም?
አዎ፣ እዛ ላይ ኦንላይን ባሉበት ነው app ላይ ያለው።
okay እሺ፣ እሺ።
እሺ፣ እናመሰግናለን።